የት ሰላም ነው? ሰላም ነው?
እግዚአብሔር ይመስገን።
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና እሺ ወደ vehicle manufacturing TLC ላይ በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ። ይመችሻል?
ሰኞ ዕለት እህ ሰኞ
ሰኞ ሁለት ሰዓት ላይ ፈተና አላችሁ። ይመችሻል?
አዎ ይመቸኛል። እ፣ የት ነበር ስለዚህ ያልከኝ? ይቅርታ።
ቦታው ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት
አርሴማ ፊት ለ- ቤተክርስቲያን የት? ይቅርታ፣ በጣም በጣም ይቅርታ፣ ይቆራረጣል ድምፅ።
እሺ፣ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ነው አድራሻችን።
እሺ እሺ እሺ።
እሺ፣ ሰኞ ሁለት ሰዓት እሺ።
በዚህ ቁጥር ደውል፣ ስደርስ እዛ location አዎ፣ ምናምን።
ስትደርሽ ደውዪ በዚህ ቁጥር እና እሺ ሰኞ ሁለት ሰዓት ላይ ነው።
እሺ
እሺ።